ሄሎ ጤና ይስጥልኝ። ጉዳይ ነው የደወሉት። ምን ልርዳው?
ጤና ይስጥልኝ። እንዴት አደራችሁ?
እግዚአብሔር ይመስገን።
እ፣ እንትን ተመዝግቤ ነበር ኦንላይን ላይ ስራ ፈልጌ እሺ
እ፣ እሺ የሆነ ኮድ መቶልኛል።
እህ፣ አንድ ሶስት ቀን ሆኖኛል አል- አልተደወለልኝም። ምናልባት እ፣ በስርዓቱ አልሞላሁት ብዬ ነው የደወልኩት።
እህ። ቁጥር ለመያዝ ይመቾታል? ልንገሮትና የእኛ ባለሙያዎች ናቸው። እዛ ላይ ደውለው እርዳታ ማግኘት ይችላሉ።
እሺ
ዜሮ ዘጠኝ ዜሮ ዘጠኝ
ሰባ ሰባ
ዜሮ አንድ ዜሮ አንድ
አርባ አራት አርባ አራት
ሰላሳ አራት ሰላሳ አራት እሺ
አሁ ማን ይደውሉላቸው።
ብዬ ልደውል? ዝም ብዬ ልደውል?
አዎ የቢሮ ስልክ ነው። ይደውሉላቸው፣ እነሱ ይረዳውታል።
እሺ አመሰግናለሁ።
እሺ።
እግዚአብሔር ይስጥልኝ። መልካም ቀን።
እሺ መልካም ቀን ይሁንልዎት።
አሜን።